ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
ሰላም ነው እንትን ነው hello ምን ነበር?
ከዚህ በፊት ከቴሌ ማለት ነው ወደ ሁሉ ስፖርት እም
cash ከሳንቲምፔይ ወደ ቴሌ እንትን ስል ብሩ አልገባም እና አምስት መቶ ብር እንትን ብዬ ወደ ቴሌ ብሩ አልገባም። እዛው ነው እንትን ያለው። እስቲ ታይልኛለሽ?
ወደ ቴሌ ብር አልገባም ከአካውንቱ withdraw ተደርጓል።
አዎ እሺ ቃ- ወደ ቴሌ ብር አልገባም።
ከአካውንቱ ላይ እንደገና ደግሞ ገቡና
እ more የሚል አለ። ያቺ more የሚለውስ ከገቡ በኋላ የ transaction history ውን የባንክ transaction ከመረጡ በኋላ screenshot አድርገው በቴሌግራም ይላኩልን።
አልመጣማ። እንዴት እሱን ምን እንትን እንዴት message ም እኮ አልገባም።
የሁሉ ስፖርት ብሩም የለም።
አካውንት ውስጥ ነው ያልኩት ደንበኛቸው።
OK ሁሉ ስፖርት እንትን መሆን የሚለው ላይ ገብቼ more የሚለው ላይ transaction history ያለ የባንክ transaction history ከመረጡ በኋላ እሱን አዎ።
screenshot አድርገው ይላኩልን።
እሺ ቴሌግራም ላይ አዎ
ምን በሚለው በዚሁ በቁጥር ልግባ ወይስ ምን?
አይ website ኡ ላይ ጥያቄ ምልክት አለ፣ እሱ ላይ ያገኙታል ቴሌግራማችንን።
እሺ